ጤና ይስጥልኝ። ቴስ call center ምን ልርዳዎት?
ሰላም ነዎት?
አለን።
ዱባይ በረራ ለማወቅ ፈልጌ ነበር።
እሺ ይቻላል። ለመቼ አድርጌ የሌሎት ቀን ይሰጡኛል?
ከአንድ ወር በኋላ
ደርሶ መልስ ነው አይደል?
አዎ።
እሺ ከአንድ ወር በኋላ መሄጃ መመለሻ በስንት?
አዎ፣ እሱን ለማወቅ እሺ መመለሻውንም ከአንድ ወር በኋላ አድርጌ የሌሎት።
አዎ።
እሺ መንገደኛ ኢትዮጵያዊ ነው አይደል?
አዎ።
እሺ እያየሁሎት ነው። እሺ ከአዲስ አበባ ዱባይ ዝቅተኛ ዋጋ ያለው ስልሳ አንድ ሺ ሶስት መቶ ሀምሳ አራት ብር ነው።
መሄጃ
አይ